ጤና ይስጥልኝ። አሪፍ ቤት ሎዛ ነኝ። እባክዎን ልርዳው?
ሎዛዬ ቅድም ደውዬ ነበርና እሺ፣ ተደውሎልኝ ነበር በዚህ ስልክ እሺ።
እና ስሞትም አልበል ደንበኛችን።
ክብሩም
እሺ፣ አንዴ የሌለሁት ይቅርታ፣ መስመር ላይ ቆይ።
እሺ እሺ። ደንበኛችን መስመር ላይ አሉ?
አዎ አዎ እሺ እ ባለሙያዎች እንደነገሩን ከሆነ notification ኡ እ transaction ኡ fail አድርጓል እና ብሩ ወደ wallet ኦ ተመልሷል።
አዎ እኮ አሁን ደውላልኝ ነበረና እኔ እሺ ስላላየሁት check አድርገህ ደውል ስላለችኝ ነው። ወደ website ኡ ተመልሷል፣ ወደ betting ድርጅቱ።
ወደ betting ወደ betting ድርጅቱ ተመልሶሎታል አይደል?
አዎ አዎ ሎዜ
ምን አሉኝ? ድምጾት ተቆራረጠብኝ።
አዎ ሎዜ ልክ ነሽ።
እሺ እሺ።
ቀድ ስለ ጠዋት አንቺ ጋር ነበር አንቺ ነበር ያገኘሁሽ መሰለኝ።
አዎ ይሆናል ብዙ ደንበኞችን ስለምናስተናግድ አዎ አዎ እሺ ልናስተባብር እንችላለን።
አመሰግናለሁ። እሺ እሺ እሺ፣ እኛም እናመሰግናለን ስለደወሉ።
እሺ መልካም ሎዜ ቀን።
እሺ እሺ እሺ።